ሄሎ ሄሎ
ወይ ሰላም ጤና ይስጥልኝ።
አብረው ስጥልን።
ምን ተስኖት ቀለም ቅብ
እሺ ከዊ ፕላስ ሶሉሽን ድርጅት ነው የምደውልልህ።
ምን አልከኝ?
ከዊ ፕላስ ሶሉሽን ድርጅት ነው የምደውልልህ።
እሺ ዊ ፕላስ ሶሉሽን provider application ላይ አገልግሎት ለመስጠት ተመዝግበው ነበረ።
እሺ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ እና ከደንበኞቹ ጋር መገናኘት እሺ።
እንደሚችሉ ልነግሮት ነው የደወልኩት። እ፣ ከዛ በተጨማሪ ዊ ፕላስ ሶሉሽን user የሚል application አለ። እሱን አውርደህ የምትሰጣቸውን አገልግሎቶች መመልከት ትችላለህ። ከዛ በተጨማሪም ሌሎች አገልግሎቶች ከአርባ አራት በላይ አገልግሎቶች የትራንስፖርት እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦችን የያዘ ነው application ኡ። እሱ ላይ መጠቀም መገልገል ትችላለህ።
እሺ እሺ፣ እናመሰግናለን። መልካም የስራ ቀን ይሆንልህ።